ክፍል ሁለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ራሱን ለሕዝብ ይፋ ያደረገበትን አርባ አራተኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢህአፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል አስራ ስድስትን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኒያ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ። መታሰቢያነቱ ለባለ ታሪኮቹ ለኒያ ልጆችና ለውድ እናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል አስራ ስድስት ምዕራፍ 13 የአምሳ አለቃው ግቢ ስለ ማዕከላዊ እስር ቤት ገጠመኙ ሊያወራኝ የተቀጣጠርነው ትንሣኤ ቤት ነው። የተለመደውን ምሳ በልተን ቡና ከጠጣን በኋላ ጊዜ ሳላጠፋ እሱ የአምሳ አለቃ ግቢ የሚለውን የማዕከላዊውን በር አስከፈትኩት። ከዚያ የሰቆቃና የገሃነም የደርግ ጽሕፈት ቤት በሽፍን መኪና ጭነው ማዕከላዊ አራገፉን። ማዕከላዊ በአሁን ሰዓትም ማዕከላዊ ነው። የት እንደሆነ ታውቀው የለ? ከሰሜን ሆቴል ዝቅ ብሎ ከፒያሳው የጊዮርጊስ ቤተ ክርስቲያን ከፍ ብሎ የሚገኝ የማሰቃያ ተቋም ያን ጊዜ ሶስተኛ ፖሊስ ጣቢያና የልዩ ወንጀል ምርመራም ተብሎ ይታወቃል። ግቢው ውስጥ ገብተን ከመኪናው ላይ ስንወርድ ነው የት እንዳመጡን የተረዳ ነው። ሁላችንም ከእስር ቤት ወደ እስር ቤት የተዘዋወርን ሳንሆን ከጦር ሜዳ ወይም ከአንድ የአደጋ ስፍራ ወደ ሆስፒታል የተላክን ነበር የምንመስለው። ሁሉም ያነክሳል። የተወሰኑ ልጆች ፊታቸው አባብጧል። እኔ ደግሞ ሶስት ቦታ እግሬ ስር፣ እጄ ላይና ጆሮዬ ላይ የነበረውን ቁስሌን ይዤ ነው የገባሁት። ጠመንጃ እንደተደገነብን የቢሮውን ግድግዳ ተደግፈን ቆየን። ከዚያም በወረቀት የተደገፈ የእስረኞች ርክክብ ተፈጽሞ ያመጡን ወታደሮች ተመለሱ። ብዙ ሳይቆይ አንድ አጭርና ክብ ፊት ያለው የሲቪል ልብስ የለበሰ ሰው ከኋላው አንድ ወታደር አስከትሎ መጣና ከፊታችን ተደነቀረ። አንድ ባንድ በጥሞና ተመለከተን። ሁኔታው ባሪያ ለመግዛት የሚፈልግ ፈንጋይ ነበር የሚመስለው። ከኛ ላይ አይኑን ሳይነቅ ከመሬት ተነስቶ በሙሉ የሀባዎች ናቸው አለ። በእርግጠኝነት በሚመስል መልኩ ለማን እንደሚናገር ግልጽ አልነበረም። ለማንኛውም አብሮት የነበረው ወታደር አንገቱን በመነቅነቅ አረጋገጠ። በሆዱ ልክ ኖት ጌታዬ ያለ ይመስላል። ኢህአፓ ያልሆነ አለ አለ። የማሾፍ አይነት ጥያቄ ነበር። ትንሽ አመነታውና እጄን ቀስ አድርጌ አወጣው። እኔን ተከትለው ሁለት ልጆች ይመስሉኛል በእጃቸው ምልክት አሳዩ። ይኸው ክብ ፊት ሰው በዚያ ትንንሽ አይኖቹ መንጥሮ ይሁን አበጥሮ እንደገና ተመለከተን። በምጸት አይነትም ፈገግ አለ። ደህና አድርገው አልመረመሯችሁም ማለት ነው። ሁልሽም ኢህአፓ ነሽ። ኢህአፓን በቁመናው ነው የምንለየው። እውነቱን ተናግሮ መንግስትን ይቅርታ መጠየቅ ብልህነት ነው። ከዚህ ሳትወጡ ከተጠቆመባችሁ ያኔ እናንተን አያርገኝ። እጅ ያወጣነውን ሶስታችንን ተራ በተራ እያየ ነበር። የማዕከላዊ ኃላፊ ነበር እንዴ ሰውየው? አይደለም። እጅግ በጣም የሚፈራና ዝናው በከተማ ሁሉ የሚታወቅ የማዕከላዊ ቁጥር አንድ መርማሪ ሀምሳ አለቃ ተሾመ ባዩ ነበር። ዲስኩሩ በማስጠንቀቂያና በማስፈራሪያ የተሞላ ነበር። የተናገረውን ሁሉ ረስቼዋለሁ። ሲያሻው ንግግሩን እያቆመ ፊታችንን በጥንቃቄ አተኩሮ ያይናል። የሚፈልገውን ተናግሮ ፊታችንንም በደንብ አጥንቶ ከጨረሰ በኋላ ወደ እስር ቤት አስገባልኝ በማለት አብሮት ለነበረው ወታደር ትዕዛዝ ሰጥቶ ጥሎን ሄደ። ተራ ጥያቄዎች ማለትም ስም፣ ዕድሜ፣ አድራሻ፣ ስራ፣ የታሰርንበትን ቀን ወዘት እየተጠየቅ ተመዘገበ። ወዲያው ተሰልፈን እያነከስ ወደ እስር ቤቱ አመራል። የእስረኞች ዋናው ካቦ ግማሽ መንገድ መጥቶ ተረከበን። ወደዚያ ጉደኛ ባለ ኮሪደር እስር ቤት የገባ ነው ከቀኑ ስድስት ሰዓት አካባቢ ነበር። በግራና በቀኝ ባሉት መደዳ ክፍሎች በራፍ ላይ ከዳር እስከ ዳር እስረኞች ኩርምት ብለው ተቀምጠዋል። እኛ ስንደርስ ሁሉም አይኑን ተከለብን። ካቦው ተራ በተራ ወደ ተለያዩ ክፍሎች ይደለድለን ጀመር። የኔ ተራ ሲደርስ ሶስት ቁጥር ተረከብ አለ። በሩ ላይ የነበረ አንድ ወጣት ና እዚህ ነው እያለ ሲጠራኝ እያነከስኩ ወደ እሱ አመራው። አየር ለመቀበል ደፍ ላይ የተቀመጡ ልጆች በሙሉ እግራቸው የቆሰለ ነበር። ግቢው የጦር ሜዳ ቁስለኞች ማገገሚያ ማዕከል ይመስላል። ሶስት ቁጥር ውስጥ ስገባ ባዶ ይሆናል ብዬ ነበር። ክፍሉ በሰው ተጨናንቆ ሳየው ክፉኛ ደነገጥኩ። ልክ እንደገባው ሁሉም እስረኛ ለኔ ቦታ ለመስጠት ተነቃነቀ። ወደ አርባ በሚሆኑ ልጆች የተጣበበ ክፍል ቢሆንም ጥግ ላይ ቦታ ተለቀቀልኝ። እስረኛው የተቀመጠው በወለሉ ላይና በክፍሉ ዙሪያ በተጠቀለሉት ፍራሾች ላይ ነው። ከብዙ ቀናት በኋላ ለመጀመሪያ ጊዜ የሚመች ቦታ ላይ ተቀመጥኩ። ግድግዳውን ተደግፌ በኃይል ተነፈስኩ። በረጅሙ እፎይ አልኩ። እግሬን አንድ እስረኛ ጭን ላይ እንድዘረጋ አደረጉኝ። ብዙም አልተግደረደርኩ። የማውቀው ሰው ይኖራል በሚል ሁሉንም እስረኛ አንድ ባንድ ተመለከትኩ። ማንም የለም። የበርካታ እስረኞች እግር ቆሳስሏል። የራሴን ሳየው አፈርኩ። እኔ የማያቸው ያህል ባይሆንም ሁሉም እስረኞች ሰረቅ እያደረጉ ያዩኛል። አጠገቤ የነበረው ልጅ ድምፁን ዝግ አድርጎ ከየት እንደመጣው ጠየቀኝ። ከደርግ ጽሕፈት ቤት መሆኑን ባጭሩ ነገርኩት። የምሳ ሰዓት ስለነበር የቤተሰብ ምግብ እየገባ ነው። መጀመሪያ ከመጣው ምግብ ላይ ተቀንሶ በሳህን ክዳን ለብቻዬ ተሰጠኝ። ከብዙ ቀናት በኋላ እንደ ሰው በላሁ። አቤት እንደጣፈጠኝ! የከረፋውን ገላዬን እንድታጠብም ተደረገ። ገላ መታጠብ እንደዚያ ያስደሰተኝ ቀን አልነበረም። ወደፊትም የሚኖር አይመስለኝም። ከምሳ በኋላ ጥግ ላይ ቦታ ተለቆልኝ ለጥ ብዬ ተኛሁ። ስነቃ የሕክምና ኮሚቴ አባላት የውስጥ እግሬን እብጠት ለማጥፋት ስፖርት እንድሠራ ነገሩኝ። ዱብ ዱብ ህመሙን አልቻልኩትም። ስለዚህ ትንሽ ሞክሬ እምቢ ስላልኳቸው ተውኝ። በማግስቱ ጠዋትም እንዲሁ ጎተጎቱኝ። እኔ ግን እግሬ መሬት አይንካ አልኩ። ሆኖም በሁለተኛው ቀን የእስር ጓደኞቼ ሊለቁኝ አልቻሉም። በተለይ ካሳዬ ዋና ስራው ይኸው ነበር። ከእኔ በላይ በጣም እግራቸው የተጎዳ ልጆች ጥርሳቸውን ነክሰው ሲዘሉ እኔ የእነሱን ግማሽ ያህል ጊዜ እንኳ መዝለል አልችልም ነበር። ካሳዬ አይዞህ እያለ ቲሻው ደግሞ እግሬን ከላይ እየረገጠ እየሰደበኝና እያሾፈብኝ መከራዬን ሲያሳየኝ ከረመ። ምናልባት ያ እርጉም ገራፊ የሾለ ምስማር ላይ ስለረገጠኝ ይመስለኛል ህመሙ ቶሎ ያልተወኝ። መሬት ረግ የሚሰማኝ የውስጥ እግሬን አጥንት ነበር። እስካሁን ድረስ እግሬ ስር ያለው ጠባሳ የዚያ ውጤት ሳይሆን አይቀርም። እኔ የተገረፍኩት ከአብዛኞች እስረኞች ያንሳል። ውሃ የቋጠረውም የውስጥ እግሬ በአንጻራዊነት መጠነኛ ነው። ያም ሆኖ ቁስሉ ቶሎ አልዳንም። ቀኝ እግሬ እድለቢስ ነው። የስድስተኛ ክፍል ተማሪ እያለሁ በተማሪዎች ረብሻ በአውቶቡስ ሰበራ ላይ የቀኝ ቅልጥሜ ላይ ነው የተመታሁት። ቀጥሎም በ1969 የሰራተኞች ቀን ሰላማዊ ሰልፍ ላይ በጥይት ታፋዬ ላይ የተመታሁት እዚሁ ቀኝ እግሬ ላይ ነው። ይህ አልበቃ ብሎ የደርግ ጽሕፈት ቤት ገራፊ ለይቶ የቀጠቀጠኝ ያንኑ ቀኝ እግሬን ነበር። የመሰናበቻም ብሎ የሾለ ምስማር ላይ ያስቆመኝ እዚሁ ቀኝ እግሬ ላይ ነው። ያልታደለ እግር ማዕከላዊ በገባው በማግስቱ መሰለኝ ዋናው ካቦ ጮክ ብሎ ስሜን ተጣራ። የክፍላችን ልጆች መኖሬን ነገሩት። ምንም መልስ ሳይሰጥ ተመልሶ ሄደ። ቤተሰብ ፈልጎ ይሆናል እንኳን ደስ ያለ እያሉ እስረኞች ያረጋጉኝ። ብዙም ሳይቆይ አጸደና ጎንደር ወርቅነኝ ብለዋል፣ ነገ እንመጣለን ብለውሃል ተባልኩ። ሁለቱም የእናቴ ጓደኞች ናቸው። ኋላ እንደሰማሁት ከታሰርኩበት ዕለት ጀምሮ እናቴና ወዳጆቿ ያልደረሱበት እስር ቤት አልነበረም። ሁሉም ፖሊስ ጣቢያዎች በወቅቱ እስረኞች የነበሩበት የወታደር ካምፖችም አልቀሯቸውም። ማዕከላዊ ሲመጡ እንኳ ሶስተኛ ጊዜያቸው ነበር። በሚቀጥለው ቀን እናቴ ልብስና ምግብ ይዛልኝ መጣች። ለምልክት እንዲሆናትና ደህንነቴን ለመጠቆም ስታሰር የለበስኩትን ልብስ ላኩላት። እናቴ በሕይወት መገኘቴ የተፈታው ያህል እንደሚያስደስታት ስለገመጥኩ ልቤ ተረጋጋ። በአንጻራዊነት የተከሰስኩበት ወንጀል የኢህአፓን ወረቀት ማንበብና ውይይት ማካሄድ ስለሆነ ሞት እንደማይፈረድብኝ በመገመት በማዕከላዊ እስር ቤት ሕይወቴን በጸጋ ተቀብዬ መኖር ጀመርኩ። ለአስር ወራትም እዚሁ እስር ቤት ቆየው። እዚህ ላይ ልታቆም ነው እንዴ? እስር ቤቱን ግለጽው እንጂ ባለ ኮሪደር እስር ቤት ነው ያልክ መሰለኝ። ስንት ክፍሎች እንዳሉትና የመሳሰሉትን ትዝ የሚልህን ንገረኝ። እንደነገርኩህ ማዕከላዊ የገባሁት በ1970 ዓመተ ምህረት መስከረም ወር አጋማሽ ላይ ነበር። እስር ቤቱ የድሮውን ባቡር ይመስላል። ከምርመራ ቢሮዎች አጠገብ ነው። መግቢያው ትልቅ የብረት በር ሲሆን የእስር ክፍሎቹ በጠባብ ረጅም ኮሪደር መካከል በግራና ቀኝ በመደዳ የተገነቡ ናቸው። በቀኝ ስድስት በግራ ስድስት ክፍሎች አሉ። አንዱ ሽንት ቤት ነው። የኮሪደሩ ስፋት ከሁለት እርምጃ አይበልጥም። ሁሉም ነገር የተሰራው በድንጋይና በብረት ነው። የእኛን ክፍል ጨምሮ ጥቂት ክፍሎች ብቻ ወለላቸው ጣውላ ነው። ክፍሎቹ ጣራቸው ሳይቀር በሲሚንቶ የተገነባ ነው። እያንዳንዱ ክፍል የብረት በር ሲኖረው መስኮት የሚባል ነገር የለም። ለአየር ማስገቢያ እንዲሆን የበሩ አናት ላይ ትንሽ ክፍተት ትተውለታል። ሆኖም በቀጫጭን የብረት ዘንጎች ተገድግዷል። ከአስራ አንዱ የእስር ክፍሎች ያልተጨናነቁት ሁለት ክፍሎች ብቻ ነበሩ። ቁጥር አንድና ቁጥር አስራ አንድ ቁጥር አንድ የሴቶች ክፍል ሲሆን አስራ አንድ ቁጥር ደግሞ የካቧችን ነበር። ከዋናው ካቧችን ጋር የሚኖሩት ጥቂት ምርጥ እስረኞች ነበሩ። እስከማስታውሰው ድረስ እዚያ የሚኖሩት የኢህአፓ አባላት ያልሆኑና ደህና ደህና ምግብ የሚመጣላቸው ሀብታም ዜጎች ናቸው። የእነዚህ እስረኞች ብዛት አስር አይሞላም። ያውም እኛ በአንድ ክፍል ከስልሳ እስከ ሰባ ሆነን በተጨናነቅንባቸው ወራት። የሚገርም ነው። ካቦው ተዝናንቶ ነው የሚኖረው ማለት ነው። ካቦ በምን መስፈርት ነው የሚመረጠው? የካቦነት መስፈርት ታማኝነት ነው። በእነሱ ስሌት ጸረ አብዮተኛ ያልሆነ መሆን አለበት። ለካቦነት መመረጥ የማንችለው እኛ ኢህአፓዎች ብቻ ነን። እንግዲህ የያኔው ካቦ የተመረጠው በዚሁ መስፈርት መሆኑ ነው። እኔ እንደማስታውሰው ስሙ ደብረ ሊባኖስ ነው። አንዳንድ ልጆች ግን ደብረ ታዲዮስ ነው ብለውኛል። ለማንኛውም ደብሬ እንለው ነበር። ደብሬ የወታደር ቁመና ያለው መሆኑ በደንብ ያስታውቃል። አየር ወለድ ነበር አሉ። የማዕከላዊ እስረኛ ቢሆንም ታማኝ እስረኛ ነው። ረዘም ላለ ጊዜ ታስሯል። ደብሬ የተለያዩ ኃላፊነቶች አሉት። አንደኛው ግዳጁ ጠዋትና ማታ የእኛን በር መክፈትና መዝጋት ነው። በሮቹን መዝጋቱ ከተረጋገጠ በኋላ አስራ ሁለት ሰዓት አካባቢ ወደ ራሱ ክፍል ይገባል። ወታደሮች መጥተው ራሱም ላይ ይዘጉበታል። ከዚያም ዋናው የኮሪደሩ የብረት በር ይከረቸማል። ደብሬ ከዘቦቹ ጋር ስምምነትና አግባብ ስለነበረው ከአስራ ሁለት ሰዓት በኋላም እውጭ ቆይቶ የሚመጣበት ጊዜ ነበር። ሌላው የካቧችን ዋና ኃላፊነት አዲስ እስረኞች ሲመጡ በየክፍሉ መመደብ ነው። ምደባው ላይ ተቆጣጣሪ የለበትም። እንደፈለገው በኮሪደሩ መሃል ይዟዟራል። ችግሮች ካሉ መፍትሄ ይሰጣል። ሶስተኛውና ቁልፍ ተግባሩ ስም መጥራት ነው። በስራ ሰዓት የሚጠሩት ልጆች በአብዛኛው ለምርመራ ነው። ታዲያ ካቦ የኮሪደሩ መግቢያ ላይ ሆኖ ጮክ ብሎ እገሌ እገሌ በማለት በሙሉ ስም ይጣራል። ልጁን የትኛው ክፍል እንዳለና በአካል የሚያውቀው ቢሆንም የኮሪደሩ ደፍ ላይ ቆሞ በጩኸት መጣራት ልማዱ ነው። ሌላው ጥሪ ከ11 ወይም ከ12 ሰዓት በኋላ ነው። ይህም 99 በመቶ የሞት ጥሪ ነበር። ሰው መረሸን ሲፈልጉ የስም ዝርዝር ይዞ የሚመጣ ሰው ይኖራል። አምሳ አለቃ ተሾመ አይቀርም። ይህን ጊዜ ግቢው ልክ እንደ መቃብር ስፍራ ጸጥታ ይውጠዋል። ይህ ሰው ብዙ ጊዜ ዋናው በር ላይ ይቆማል። ከዚያም ቀስ ብሎ ስም ሲጠራ ካቦው ደብሬ በዚያ ጎርናና ድምፁ ስሙን ይደግማል። በግሌ ካቦውን የምጠላው በእነዚያ ሰዓታት ነበር። ራሱ ወስዶ የሚገላቸው ነበር የሚመስለኝ። ከዚያ ውጭ የካቧችንን ደግነትም ሆነ ክፋቱን አላውቅም። እስካሁን ድረስ የሚታየኝ በዚያ ኮሪደር ሲመላለስና የምሽት ላይ የሞት ጥሪ ሲጠራ ነው። ሲራመድ ሁለት እግሩን ግራና ቀኝ አንሻፎ ነው። ካቧችን ደብሬ አሁን የት እንዳለ አላውቅም። እስቲ ስለ ሌሎቹ እስረኞች ደግሞ ንገረኝ። ትዝ ስለሚሉ ኢህአፓዎችም ሆነ ስለ ሌሎቹም ጭምር ማለቴ ነው። ደግሞ ሰቆቃ ብቻ እንዳታወራኝ፣ የሚያስቅ ነገርም ጨምርበት አልኩት። በእውነትም ከልቤ ነበር። ከተቻለ ጨዋታችን መራር ነገር ላይ ብቻ ባያተኩር ደስ ይለኝ ነበር። የኛ ልጆች ልክ እንደ ሌሎቹ ክፍሎች ሶስት ቁጥር የነበርነው እስረኞች በአጠቃላይ በሚባል መልኩ የኢህአፓ ልጆች ወይም ከድርጅቱ ጋር በተያያዘ ተጠርጥረው የታሰሩ ነበር። ኋላ ላይ የደርግ አጋር ድርጅቶች ውስጥ አባል የነበሩ ጥቂት ሰዎች ተቀላቅለውናል። በአስር ወር የማዕከላዊ ቆይታዬ በሁለት ክፍል ውስጥ በመቶዎች ከሚቆጠሩ ከተለያዩ እስረኞች ጋር በተለያዩ ወራት አብሬ ኑሬያለሁ። አቤት ስንቶቹ ተገደሉ! ሁሉንም ለማስታወስ የማይቻል ብቻ ሳይሆን የሚታሰብም አይደለም። በቅርቡ እንኳ ካገኘኋቸው የዚያን ወቅት እስረኞች ጋር ሆኜ አብዛኞቹን ማስታወስ አልቻልንም። ሆኖም በሕይወት ከወጣነው የእኛ ሰዎች ከሆኑት መካከል ወዳጆቼ ስምረቱ፣ ስዩም፣ ካሳዬ፣ ህሉፍ፣ ጌታቸው፣ ጸጋዬ፣ ኤርሚያስ፣ ገዛኸኝ፣ የሺጥላ፣ ወንድወሰን፣ አልዓዛር፣ ብርሃኑ፣ ሰለሞን፣ ዮሐንስ፣ ተሾመና ገዛኸኝን አረሳቸውም። አሁንም የማገኛቸው ጥቂት ልጆች አሉ። ጥቂቶቹ የብዙ ሰው ስም ያስታውሳሉ። በተለይ ገዛኸኝን አረሳውም። ገዛኸኝ ጠይምና ደልዳላ ሰውነት የነበረው የኛው ልጅ ነበር። በቅጽል ስሙ ገዛኸኝ ፓስታ ነበር የምንለው። ገዝሽ ከፍተኛ የሆነ የጨጓራ በሽታ ስለነበረበት ከፓስታዎች አንድም ነገር አይቀምስም ነበር። እንጀራ መብላት ይቅርና ሽታው ያሳምመዋል። በጣም የሚገርመው እንጀራ የነካው ፓስታ እንኳ ከበላ የጨጓራ በሽታው ይቀሰቀስበት ነበር። ከቤቱ የሚመጣለት ምግብ ፓስታ ብቻ ነበር። ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። ከእንጀራ ጋር ተነካክቶ ሊሆን ይችላል በሚል ፍራቻ ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። በመጀመሪያ አካባቢ እኔን ጨምሮ ጥቂቶቻችን እንጀራ የነካው ፓስታ የሚያመው የስነ ልቦና ተጽዕኖ ስላለበት ነው ብለን እናምን ነበር። አንድ ቀን እኔና አሁን የዘነጋውት ሰው ምናልባት ነፍሱን ይማረውና ኤርሚያስ ሳይሆን አይቀርም የምግብ ኮሚቴዎች ተረኞች ነበር። እናም አጉል ስህተት፣ ተንኮል ሰራን። የገዛኝ ቤተሰቦች ያመጡትን ፓስታ በእንጀራ አሸነው። የምሳ ሰዓት ሲደርስ እንደተለመደው ገዛኝ ከራሱ ሳህን ላይ ፓስታው ተቀንሶ ተሰጠውና መብላት ጀመረ። ቀስ ብለን ሁኔታውን እየተከታተልነው ነበር። ሁለተኛውን ጉርሻ እንደጎረሰ ከተቀመጠበት ብድግ አለና ሆዱን ጨምድዶ ያዘ። ወዲያው ተናነቀው። የበላውን ሁለት ጉርሻ እጁ ላይ አስመልሶ ወደ ሽንት ቤት በረረ። አቤት የደነገጥነው ድንጋጤ! ብዙ ጊዜ ያመው ስለነበር ሁሉም እስረኛ ምንም እንዳልተፈጠረ ምግቡን ይወጥቃል። ሁለታችንም በድንጋጤና በጸጸት ዘርቀን ቀረን። ምስጢሩን ማውጣትም አልፈለግንም። ሆን ብለን የሰራነው ተንኮል ስለሆነ ራሳችንን ለመከላከል ምንም መነሻ አልነበረንም። ራሳችንን ማጋለጥ ደግሞ እስረኛው በእኛ ላይ ያለውን በጎ አመለካከት ያስቀይረዋል በሚል ዝም አል ገዛኸኝ እስኪበቃው አስመልሶ ሲመለስ ለመንከባከብ ያላደረግነው ጥረት የለም። ፓስታው እንጀራ ነክቶታል እያለ ደጋግሞ አማረረ። ሁለታችንንም ደጋግሞ ያየናል። አቤት አይኑ ሲያስፈራ፣ አቤት ሲያሳዝን! የገብርኤልን መገበሪያ የበላ ሳይጠይቁት ይለፈልፋል እንዲሉ እኛ አላስነካነውም እያል መሐላችንን ደረደርን። ገዛኸኝ ያን ቀን ጾሙን ዋለ። የእሱ ፓስታም ለሌላ ቡድን ተደለደለ። በሠራሁት ሥራ በጸጸት ስብከነከን ዋልኩ። ይቅርታ ገዝሽ፣ የት ይሆን ያለው ጓደኛዬ? እንዴት ነው የምትኖሩት? ጊዜውስ እንዴት ያልፍላችኋል? ምን ምን ትሰሩ ነበር ብዬ ስጠይቀው ከእስር ቤቱ ሕግ በተጨማሪ የውስጥ ሕግ እንዳላቸውና በኮሚቴም ይመሩ እንደነበር አጫወተኝ። አብዛኛው ቤቱን የሚመለከት ተግባራት የሚከናወኑት በኮሚቴ ነው። ቋሚ ኮሚቴው በወንደሰን የሚመራው የጤና ኮሚቴ ብቻ ነው። ቀሪው የጽዳት፣ የምግብና የመዝናኛ ኮሚቴዎች ሁሉም እስረኛ በየተራ እየተመረጠ ያገለግላል። በጤና ኮሚቴ ውስጥ በተለይ የወንዶሰን ውለታ አይረሳም። ልዩ ሰብዕና ያለው ልጅ ነው። ብዙዎቻችን እስካሁን የምናስታውሰው ከየሺጥላ ጋር አያይዘን ነው። የሺጥላ ክፉኛ በድብደባ የተጎዳ ልጅ ሲሆን የወንዶሰን ደግሞ ተንከባካቢ ነበር። የሺጥላ በግርፋት ብዛት የእግር ስጋው አልቆ አጥንቱና ጅማቱ ይታይ ነበር። ለረጅም ጊዜ እግሩ መሬት አይረግጥም ነበር። ሽንት ቤት የሚሄደው በእቅፍ ነው። ለመጸዳዳትም ሁለት የለስላሳ ሳጥን ተደራርቦ በተዘጋጀለት እንጨት ላይ ነው። ቁስሉ በየቀኑ ይታጠብለታል። በድብቅ በሚገባ የቴትራሳይክሊን ዱቄት ይደመደምለታል። በተገኘው ጨርቅ ይጠቀለልለታል። ይህን ተግባር የሚፈጽመው ደግሞ ሐኪማችን የወንድ ወሰን ነው። ወንዴ ቁስል አይቀፋውም፣ መገል አይሸተውም፣ መሸከም አይከብደውም፣ ማጽናናትም አይሰለቸውም። ይህ ደግነት የማያልቅበት ልጅ ለእኛ ለእስረኞች በተለይ ለቁስለኞች ከሰማይ የወረደ መልአክ ነበር። ዘር ይባረክ ልበል እንዴ? የት ይሆን ያለኸው? የጤና ኮሚቴዎቻችን ቤታችንን በንጽህና እንድንይዝ እቅድ ያወጣሉ። በእነሱ አስተባባሪነት ተራችንን ጠብቀን ገላችንን እንታጠባለን። የቤታችንን ወለል በኦሞ እናጥባለን። ግድግዳውን በርጥብ ጨርቅ እናሻለን። ቀዳዳ ውስጥ የሚፈለፈሉትን ትኋኖች ውሃ ውስጥ ጨው ጨምረን እንገላለን። ሐሙስ ቅያሪ ልብስ የሚገባበት ቀን ነው። የዛ ቀን ታዲያ ቤታችንን በኦሞ እናጥባለን ገላችንን እንታጠባለን፣ ልብሳችንን እንቀይራለን። ሐሙስ የቀን ቅዱስ የሚለው ብሂል የሚሰራው ለዚያ ግቢ ነው። ገላችንን ስንታጠብ አንዴ ሳሙና እንመታና ለሌላ ባለተራ እናቀብላለን። ደጋግሞ ሳሙና መምታት በሙስና ካልሆነ አይቻልም። ሳሙና መቆጠብ ስላለበት ከአንዴ በላይ መጠቀም አይቻልም። ምግባችንን ጨምሮ የራሳችንንም ሆነ የቤታችንን ጽዳት የምንጠብቀው በገዛ ገንዘባችን ነው። መንግስት 74 ሳንቲም ወጪ የለበትም። ወጪ ካለበት የገራፊዎች ደሞዝ፣ የውሃና የመብራት ወርሃዊ ክፍያዎች ናቸው። ሲጋራ ዋነኛው የእስረኞች የገንዘብ ምንጭ ነበር። ሲጋራ የመጣለት ሰው ለቤቱ ያስረክባል። በርካታ አጫሾች ስለነበር ጥሩ ገንዘብ ቤቱ ያገኝ ነበር። ሲጋራ የመጣልን አጫሾች ርካሽ ሲጋራ ይገዛልንና ይታደለናል። በግብር መልክ የተሰበሰበው ሲጋራ ይሸጥና መወልወያ ሳሙናና ኦሞ ይገዛል። በዋነኝነት ግን ለቁርስ ዳቦና ሻይ ይገዛበታል። የጽዳት ዕቃዎችን ተገን አድርገን ለቁስል ማድረቂያ መድኃኒት tetracycline በድብቅ እናስገዛለን። ሌላው የምግብ ኮሚቴ ነው። ምግብና የምግብ ነክ ነገሮች ይመለከቱታል። እኩል ተካፍለን ስለምንበላ የምግብ ችግር አልነበረብንም ማለት እችላለሁ። ትኩስ እስረኞች ስለነበርንም ቤተሰብ ቶሎ ቶሎ ይጠይቀናል። 1970 ዓመተ ምህረት በከፋ መልኩ የእልቂት ዘመን ስለነበር ቤተሰብ በህይወት ማደራችንን ለማረጋገጥ በየቀኑ ይጠይቁናል። የክፍለ ሀገር ልጆችና ጠያቂ ከሌላቸው ልጆች ጋር እኩል ተካፍለን ስለምንበላ ማንም ረሃብተኛ አልነበረም። በሽተኞች በተለይ ደህና ምግብ እንዲበሉ ይደረጋል። ከቤታቸው የሚመጣላቸው ምግብም ሆነ የሌላ ሰው ስንቅ የሚስማማቸውንና የሚፈልጉትን መርጠው ይበላሉ። ሙአ አስቸጋሪ እስረኛ ነበር። የሆነ ቅንቅናም ቢጤ ብቻውን ለመብላት በተደጋጋሚ ጠይቆ ብቻ መዋጥ እንደማይቻል ሲረዳ ከቤቱ ምግብ እንዳይመጣለት ደጋግሞ ይጥር ነበር። ያም አልተሳካም። የሚመጣለትን ምግብ አይኑ እያየ ምድረ ሀባ ይበላበታል። ምስኪን ፈርደውበት እንጂ ያን ጊዜ ያን ያህል የሚያስደስት ወቅት አልነበረም። የራሳችሁን ምግብ አታውቁትም ማለት ነው። ማንም ምን አይነት ምግብ እንደሚመጣለት አያውቅም። የምግብ ኮሚቴ አባላት ሁሉን ምግብ አይተውና ቀምሰው በሶስት መደብ ይከፋፍሉታል። ምሳ የምንበላው ለሶስት ቡድን ተከፍለን ነው። ቤቱ ጠባብ ስለሆነ ዘና ብለን ለመብላት ስለማይበቃ የምንበላው በየተራ ነው። ለተራውም ዕጣ ይጣላል። ክፍሉ መሃል ላይ ተራ የደረሰው ቡድን ሲበላ፣ ሁለተኛው በዙሪያው ተጠቅልሎ በሚገኝ ፍራሽ ላይ ይቀመጣል። ሶስተኛው ከክፍሉ ውጭ ደፉ ላይ ይቀመጣል። ምግብ ለሶስት ቡድን ሲከፋፈል ከፍተኛ ጥንቃቄ ይደረጋል። አንዳንድ ቤተሰብ ተጨማሪ ጣፋጭ ምግብ ከሳህኑ ስር ወይም ከምግቡ መሃል ላይ አርገው ነው የሚያመጡት። ስለዚህ ከላይ ያለውን ምግብ ቀምሶ ብቻ ዶሮ ነው፣ ስጋ ነው፣ ሽሮ ነው፣ ድንች ነው ማለት አይቻልም። እንዲህ አይነት የተደበቁ ምግቦች ድብቃ ብለን እንጠራቸዋለን። እናም ድብቃን ለማግኘት ጥሩ ሰርሳሪ መሆን ይጠይቃል። በድንች ወጥ ጭንብል ክትፎ ማግኘት በሽሮ ወጥ ስር እንቁላል የመገኘት ክስተት የድብቃ ተፈጥሯዊ ክስተት ነው። መዝናኛስ አልነበራችሁም? አንተስ ዋናው ሳትሆን አትቀርም። በዚያ የገሃነም ስፍራ ስቃይንም ሆነ ሞትን ለመርሳት የማናደርገው ጥረት አልነበረም። የኔ አስተዋጽኦ የጎላ አልነበረም። ከኔ በጣም የተሻሉ ብዙ ልጆች ነበሩ። እኛ ልጆች መካከል ከሆንክ እኮ ልክህን ታውቃለህ። እኮምካለሁ ካልክ ካንተ የባሰ ኮሚክ ብቅ ይላል። አውቃለሁ ብለህ ስትዘላበድ የሆነ ኮስማና አለማወቅህን ያስረዳሃል። ስለዚህ እምብር እምብር የምልበት መድረክ አልነበረም። ያም ሆኖ በመዝናኛው ዝግጅት ላይ የአቅሜን ያህል መሳተፍ የውዴታ ግዴታዬ ነበር። የመዝናኛ ፕሮግራሙ የሚካሄደው በአምስት ቡድን ተከፋፍሎ ነው። በመካከላቸውም የተለያዩ ዝግጅቶችና ውድድሮች ይካሄዳሉ። መዝናኛዎቻችን የተለያዩ ሲሆኑ ዘፈን፣ አጠር ያለ ድራማ ቢጤና ቀልድ ነገሮች ናቸው። እያንዳንዱ ቡድን ስም ነበረው። እኔ የነበርኩበት ኢዚ ቢዚ ባንድ ይባል ነበር። ለምን ያንን ስም እንደሰጠነው አላስታውስም። በተለያየ ጊዜ ከተካሄዱት ውድድሮች መካከል ቢያንስ አንዱን አሸንፈናል። አሁንም የማገኘው ጸጋዬ እስካሁን የሚያስታውሳት አንድ ግጥም አለች። በአንዲት ሉክ ጀምሬ አቤቱታ ስንት ዓመት ልኖር ስንገላታ፣ በሸንጎ ስወጣ ስወርድ አለቀ ስንቄ በመንገድ አሁን በእግዚአብሔር ይሄ ግጥም ነው ምን ለማለት ፈልገን እንደሆን እግዚአብሔር ይወቀው። ሆኖም ዘፈንበት የጨነቀው እስረኛ ጸግሽ አብዮት ጥበቃዎች በአራት ጥይት ስተውት በሕይወት ተርፏል። የሚገርመው በአንጻራዊነት ቶሎ ተፈቷል። ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ የተከሰሰው አብዮት ጥበቃ ገልሃል ተብሎ ነው። መግደል ይቅርና መሳሪያ ይዞ አያውቅም። የጸጋይ እናት የሁላችንም እናቶች ተምሳሌት ናቸው። ስንቅ ሲያመጡለት በየመንገዱ የተጣለውን ሬሳ በትኩረት በማየት የኔ ልጅ ይሆን እያሉ ጠጋ ብለው ያረጋግጣሉ። አንድም ጊዜ ስንቅ ሳያቀብሉት የዘለሉበት ቀን አልነበረም። መንገዱ ቢዘጋ፣ ያሰሳለት ቢሆን፣ ትራንስፖርት ቢጠፋ ለሳቸው ከማዕከላዊ ለመቅረት ምክንያት አይሆንም። አቤት እናትነት! ሌላው መዝናኛችን ግድግዳ ላይ ባሉ ቅርጾች ነበር። የግድግዳው ኖራ የተቀባው በግድ የለሽ ቀለም ቀቢ ነው። ሆን ብሎም ሊሆን ይችላል። ግድግዳው ተንከባካቢ እንደሌለው ሕፃን በንፍጥ በለሃጭና በሙቃሙቅ ጭምልቅልቅ ያለ ነው። ስለዚህ ኖራው የተለያዩ ቅርጾች ሰርቷል። እኛ ደግሞ በምናብ እንቀመጥና ስዕል የሚመስል ቅርጽ ለይተን እናወጣለን። ካስታወስናቸው ስዕሎች መካከል ፈረስ ጋላቢ፣ ዘንዶ፣ ጭራ አልባ ዶሮ፣ ፀሐይ፣ ጢማም ሰውና የሆነች ጎራዳ ሴት እንደነበረች ለይተናል። የወንድ እንትንና የሴት እንትንም ቁልጭ ብሎ አይተናል። አቤት እዚህ ላይ ነው የምትነቃው። ስንት ነገር ስለፈልፍ አቤት ያላልክ እንትንና እንትን ስል አቤት ትላለህ። አልደግምልህም። ቅርጾችን መለየት የሚካሄደው በውድድር ስለነበር አስደሳችና አዝናኝ መድረክ ነበር። በየጊዜው ያልታዩ አዳዲስ ስዕሎች እናገኝ ነበር። አሁን አሁን ሳስበው የሰው ልጆች የምናብ ችሎታ ማለቂያ እንደሌለው ጥሩ ምሳሌ ሳይሆን አይቀርም። ያን ግድግዳ ቀለም የቀባ ሰው አሁን ባገኘው ደስ ይለኝ ነበር። ላመሰግነው ፈልጋለሁ። በዳቦ ቡጥም በርካታ ነገሮች እንሰራ ነበር። ቡጡን በውሃ አርሰን ካላቆጥነው በኋላ የተለያዩ መገልገያዎችን እንሰራለን። ቼዝ፣ ዳማ፣ ፒፓና መተርኮሻ ትዝ ይሉኛል። ሌላው መደበሪያችን ፊታችንን በመስታወት ማየት ነው። ጠርሙስ ባይገባም ምናችን ሞኝ ነው። ሳህን ላይ ውሃ አድርገን ያን መከረኛ የኢሃፓ ፊታችንን እንዳንረሳው እናያለን። በደንብ ተዝናንታችሁ ነበራ የምትኖሩት? እኔ እኮ አሰቃቂ እስር ቤት ነበር የሚመስለኝ ስለው፣ ጥሩ ጥሩውን ንገረኝ እኮ ነው ያልከኝ። ከፈለክማ ሰቆቃውንም እነግርሃለሁ። የጭካኔ ጣሪያ። በታሰርኩበት ወር በእያንዳንዱ ክፍል አርባ አካባቢ እስረኞች ነበር። አራት ሜትር በአራት ሜትር በማይሆን ክፍል ውስጥ ያን ያህል ሰው ይኖራል ብሎ ማሰብ አይቻልም። ግን ሆኗል። የባሳት ታምጣ እንዲሉ በሁለት ወር ውስጥ ቁጥራችን እጥፍ አካባቢ ሆነ። እስከ ዳር ወር በስክም ቢሆን በአንጻራዊነት ሰፋ ያለ የመኝታ ቦታ ነበረን። ምግብ ስንበላም አንቸገርም ነበር። ለመታጠብም ሆነ ሽንት ቤት ለመሄድ እንዲሁ ብዙ ወረፋ አልነበረም። አየር ለመቀበል ብዙ ሳንጠብቅ ቶሎ ቶሎ ይደርሰናል። ቢያንስ ለሰላሳ ደቂቃ ለነጻው ሰው የሚታየው መጠነ ሰፊው የሰማይ አድማስ ለኛ ተቀንጭቦ ነበር የተሰጠን። የኛ ሰማይ ሁለት እርምጃ ከማይበልጠው በኮሪደሩ ስፋት ልክ ነበር። ኮሪደሩ ላይ ጣራ ስላልነበረው ሰማዩን ለማየት እንችላለን። እድለኛ ከሆንም ፀሐይ ብቅ ትልና እንቁልልጭ ትለናለች። የኮሪደሩ የብረት በር ተከፍቶ ቢውልም የምናየው ነገር አልነበረም። በቅርብ ርቀት የተገነባው ግንብ የአምሳ አለቃ ተሾመ መኖሪያ ቤት አጥር ነው። እዚያ ነበር እንደሚኖረው። አዎ፣ ስለሱ በኋላ እነግርሃለሁ። አሁን አታቋርጠኝ። በተለይ ከህዳር ታህሳስ 1970 ዓ.ም ጀምሮ በመላው አገሪቱ የመደዳ ግድያና ማሳደድ ለከት እያጣ ሲመጣ የሚመጡት እስረኞች ብዛት በከፍተኛ ቁጥር ጨመረ። ክፍሉ የተሰራው ለስምንት ሰው ብቻ ነበር። ሆኖም በእያንዳንዱ ክፍል የእስረኛው ቁጥር ከአርባ ወደ ስልሳ አሻቀበ። በጎን መተኛትም ብርቅ እየሆነ መጣ። ሰፋ ያለ ቦታ ቢያንስ ለተጎጂዎች መልቀቅ አልተቻለም። ምሳ ለመብላት ያውም ብዙ ሰው ደጅ ወጥቶ ትሪ ማስቀመጫ ጠፋ። እግር መዘርጋት ብሎ ነገር አይታሰብም። ቀን ተፋፍገንና አፍ ላፍ ገጥመን እንቀመጣለን። አንድ ጨጓራ ኮሚክ አብዮት ጠባቂ ነበር። ምን አለኝ መሰለህ? መልክህን እኔ የማውቀውን ያህል እናትህም አያውቁትም ብሎኝ እረፍ። ታዲያ እንዴት ነበር የምትተኙት? ማታ የስቅ አስተኛኘት ስልት እንጠቀማለን። ሁሉም በጎኑ ይተኛል። የአንዱ ጭንቅላት ወደ ታች ከሆነ የሌላው ደግሞ ወደ ላይ። ስለዚህ እያንዳንዱ ሰው የሌላውን እግር ደረቱ ላይ፣ ፊቱ ላይ አድርጎ ይተኛል። ጀርባና ጀርባ አይገናኝም። እንዲያ ከሆነ ቦታ የበለጠ ይጠባል። አንዴ ስቅ ከተገባ መንቀሳቀስ አይቻልም። እርስ በርስ እንደ ዚብ ተሰካክቶ መተኛት ነው። ከስኩ የሚወጣ ሰው ካለ ወፈር ያለ ልጅ በእግሩ ጫነ ሲለው ስኩ ውስጥ ተመልሶ ይሰካል። ሌሊት ላይ የሚፈጠረው ሙቀት መገመት ከሚቻለው በላይ አሰቃቂ ነው። እንቅልፍ አልወስድ ያለው እስረኛ የበለጠ ሲሰቃይ ያድራል። በተለይ የተደበደቡ አዳዲስ እስረኞች ዋነኛው የጭንቀቱ ሰለባ ነበሩ። በጥርና የካቲት ወራት ጀምሮ ደግሞ ወጣት የተባለ ሁሉ ይታሰር ስለነበር እስር ቤቱ ካፍ እስከ ገደፉ ሞላ። መቆሚያና መቀመጫ ጠፋ። በዚህ የተነሳ በተራ መተኛት ጀመርን። እኩለ ሌሊት ድረስ ግማሹ ተሰካክቶ ሲተኛ፣ ቀሪው ግማሽ በክፍሉ ዙሪያ ቆሞ ይጠብቃል። በተራ መተኛት ነው ያልከኝ? እውነትህን ነው? አዎ፣ በተራ እንተኛ ነበር። ተረኛ የክፍሉ ግማሽ ልጆች በሸሚዝ ወይም በካኔቴራ አየሩን እያራገቡ የክፍሉን ሙቀት ሲቀንሱ ይቆያሉ። በተራ መተኛት የማይመለከታቸው ክፉኛ የተደበደቡና እግራቸው የቆሰሉ ናቸው። ይህ ኢሰብአዊ የሆነ አያያዝ ሞትን የሚያስመኝ ዘግናኝ ነበር። ባይገርምህ ትንሽ ቆይቶ በሰው ብዛት በተራም ቢሆን መተኛት አልተቻለም። ስለዚህ ከክፍል ውጭ ኮሪደር ላይ እንድናድር ተፈቀደ። ሆኖም ኮሪደሩ ከእያንዳንዱ ክፍል የተወሰኑ ልጆችን ብቻ ነበር የሚያስተናግደው። ያም ሆኖ ቀሪውን እስረኛ በየተራና በስክ ከመተኛት አላዳነውም። ኮሪደር ላይ ለመተኛት ሶስት መመዘኛዎች አሉ። አንደኛ ምርመራውን የጨረሰ፣ ሁለተኛ የደርግ ሰው የአጋር ድርጅት አባላት መሆን፣ ሶስተኛ ከፖለቲካ ውጭ የታሰረ አንዳንዴ ኢህአፓም ቢሆን በግርፋት የተጎዳ ልጅ ካቦው ተለምኖ አስተዳደሩ ሳያውቅ ኮሪደር ላይ እናሳድራለን። ከቤት ውጭ መተኛት ፍጹም የሚያስደስትና ጥሩ አጋጣሚ ነው። በኮሪደሩ ልክ ባለው የሰማይ አካል ጥቂት ኮከቦችን ማየት እንችላለን። የኮሪደሩ መግቢያ በብረት በር የተዘጋ ቢሆንም ንጹሕና ቀዝቃዛ አየር በመተንፈስ እንደ ሰው እናድራለን። ዝናብ ሲዘንብ ኮሪደሩ ላይ ለሚተኙ ልጆች ከላይና ከታች ላስቲክ ይደረግላቸዋል። ጎርፉም እንደፈለገው በላያቸውና በስራቸው ያለ ከልካይ ይወርዳል። አልፎ አልፎ የክፍል በራችን እንዲከፈት የሚፈቀድበት ጊዜም ነበር። አቤት ደስታችን! ንጹሕ አየር ካገኘን በስክና በተራ መተኛታችንን ከምንም አንቆጥረውም። በር አካባቢ ክፍሉ ውስጥ የሚተኙ እስረኞች ጭንቅላታቸውን ወይም እግራቸውን ወደ ኮሪደሩ አሳልፈው ስለሚተኙ ደስታቸው ይጨምራል። የኮሪደሩ ነጻነት ብዙም አልቆየ። ምክንያቱ ሳይታወቅ ተከለከለ። በር ሲከፈትና ኮሪደሩንም ሲፈቅዱልን የሚያስደስቱንን ያህል የአምሳ አለቃ የጭካኔ ደረጃ ጣሪያ ሲነካ ደግሞ ሁሉንም እስረኛ ያስገቡና በሩን ይዘጉታል። በሩ አናት ላይ ያለውን ፍርግርግ የአየር ማስገቢያም ይጠረቅሙታል። ስልሳና ሰባ እስረኛ የሚሸት ቁስል ባለበትና ቅንጣት እንኳ አየር በማይገባበት ጠባብ ክፍል ሌሊቱን ሙሉ ያሽጉናል። ትንፋሻችንና ከገላችን የሚወጣው ላብ ቤቱን በውሃ ያርሰዋል፣ ከጣራ ላይም መንጠባጠብ ይጀምራል። ይህ አልበቃ ብሎ ትኋን እዚያ ኮረኮንች ግድግዳ ውስጥ ተፈልፍሎ እላያችን ላይ ይረግፋል። የስነ አእምሮ ጠበብቶች በሰው ስቃይ የሚረኩ የሚሏቸው የእስር ቤት ኃላፊዎች ይህን ግፍ ሲፈጽሙ ትንሽ እንኳ የሐዘኔታ ስሜት አይሰማቸውም። ጠዋት በላብ ተነክረን በተፋፈገ አየር ደንዝዘንና በቆሰል ሽታ ከርፍተን ሲያገኙን ምንም እንዳልተፈጠረ ሁሉ በማግስቱም ግፋቸውን ይደግሙታል። በእነዚያ ክፉ ወራት ትልቁ ችግር የቁስለኞች ሁኔታ ነበር። የውስጥና የላይኛው እግራቸው ክፉኛ የተጎዳ፣ ጥፍሮቻቸው የተነቃቀሉ እስረኞች ብዙ ጊዜ ቶሎ አይድኑም። በተለይ ሌሊት በሚፈጠረው ሙቀት ቁስሉ ስለሚሞቆምቅ ለተጎጂዎች ሆነ ለተንከባካቢዎች አስቸጋሪ ነበር። ቁስሉን ለማከም ቴትራሳይክሊን ብንጠቀምም እንደ ልብ ስለማይገኝ የተፈለገውን ያህል መጠቀም አይቻልም። እግራቸውን ለመጠቅለል የውስጥ ሱሪያችንን ካናቴራና ሸሚዝ እንጠቀማለን። ሆኖም ቁስሉ ከአንድ ቀን በላይ ከታሰረ ትል የሚያወጣበት ጊዜም ነበር። በዚያ የሲኦል ግቢ ሰው በቆሞ ሲተላ ማየት ዘግናኝ ነበር። የመንግስት ደጋፊ የነበሩ ሰዎች ሳይቀሩ ከኛ ከጸረ አብዮተኞች ጋር ታስረው አምላክ የሰጣቸውን አየር እየናፈቁ ፍዳቸውን አዩ።
የማሌሊት ድምፅ አራዊት ብርቃጤና ግጨት ሲያማብን ሲያባባን ረዝሞብንና ውድቅ ሌቱ ሲዋገድ አጥቢያ ኮተብ ሲቀድ አጥቀን ብንነሳ ነግቶልናል ብለን እሺ ብለው ተነስተው ዳታን ውዳን አዛዥን አዛዥ ሆነው ሙሉ ባለስልጣን እናት መች ነቅታችሁ እኛን የነቃን እነግራችኋለን እናንተ ብትንቁ መልካታችሁ አይቀር በትዕግስት ጠብቁ ብለው ሰከዱነ ወደ መኝታችን፣ ወደ ቅጥቃሴያችን፣ ወደ ግጭታችን አድማሱን ሰንጥቃ ፀሐይ ልክ ብላ ጮራ ስትፈነዝር ሳይደርሰን ቀረ ምናምን ነጸብራቅ ትወርዳለች አሉን ገነት መሬት ልታድለን ትስብት ልትሰጠን ሀሴት ሰላም ልትነግስ ያከትም ጦርነት በወርቅ በእንኩልነት ልንመስል ማዕዶት ከምዝበራ ጋር ልንሰናበት ለአንተም ለሁሉም ብንወጣ አንነት ይህንን ምስራች እያወሱልን ሲነጋ ሲጠባ በጣም አንደምት ጆሮአችን ደለብለ ሰፋ እንደሙክት ለገነቷ ፈንታ ለካስ ሲኦል ወርዳ ግን እኛ ጠበቅነ አበዛነ ፍታ ይፋ ሽቶ ይሰፋ የተንቆጠቆጠ በዲስኩር ምንሜና እያጭር የሚልቅ እንደ ሰማይምና እንኳንስ አካላት ተራ በህሊና ወግ ማይህግ አውልቆ ለበሰ ገበና ነፃነት ሀርነት ተፈጥረው በአንድ ላይ ዝናቸው ማራኪ ስማቸው ሰው ገዳይ ለነሱ ያደረ ምንኛ ማሰነ ከመብደቁ በፊት እየተኮነነ ተኮኖ መብደቅ ሙቶ ህይወት መንሳት ጠውልጎ መለምለም የተፈጥሮ ስርዓት የሚኖር ዘላለም መታፈን መረሸን መዘልዘል መገደል መጠበቅ መታመስ መቀጥቀጥ መረገጥ መሰደድ መዋረድ መታፈር መመተር የመከራ ቁማር የጥፋትን ግዛት ሲነበብ ሲነበብ ስንት ዓመት አለፈ። እንግዲህ ይብቃ ታምር ሊነበብ ነው ለጥቂ የተጻፈ ባርነት ግልጽነት ነፃነትን ማርከው በደርሱ ቀንቷቸው ካባዋን አጥልቀው ኩታዋን ደርበው ጫማዋን ተጫምተው ውበው ተኳኩለው በአንነት አምሳል በነፃነት አምሳል ተናገሩ ደፍረው ከቷን ስታትን የእኛን ነፃነት ለዛዋ ለሀይዋ አለው ምልክት ሰላምን የሚያወርድ የሚያጠል ምሕረት አጀብ አጀብ ዲሞክራሲ ከመስኩር የመጣች ባላሲ ሀሳብ የመሲህ የቀሪ ተይዚ ግን አኮ ግን አኮ የመረጡልንን ደግመን ተመረጥነ የሰይሙልንን ደግመን ተሰየምነ ያሰቡልንንም እሺ በጎታልነ ነፃነት ታጣ እንጂ መብትማ ወጥነ ዘመናዊ መሳፍንት ዘመናዊ መኳንንት እናንተ ጌቶቹ እንግዲህ አይመችም ለእናንተ ታይታችሁ መጡብነ ብለን እንግዲህ እንናገር ታፋችን አይወጣ የእናንተ ምጣት በርሷል እኛ ለምንመጣ ብድር መች ይቀራል ይወረጣጣ አልገባነ ብሏል ከሱ አልተሰባንም የእናንተ ይትባህር የእናንተ አማርኛ ብንጮህ ብንታክት አልተማርንም እኛ ሰላምታ ለመስጠት እጅ ዘርጓላችሁን እጅ ጓላችሁን እጅ ሰጥቶ ሰላም ታባት ያልቆየንን እንዳንጎለበት ዝናራችን ያዘን ዝናር እንዳንፈታ ጠቁ ጠበቀብን። ፀሐዩን ጋበትን ሮጡ ባላችሁ እንድንደርስ ተግብ ራሳችን ሳያይችል የሚያንገበግብ እናንተስ ይዛችሁ ባለቆብ ጭንቅላት የማታስብ ምንኛ ይገርማል የፈጁልን ስርዓት እነጓድ ግራዚያኒ ሁኖም ለሞግዚት የህሊና ሞቅስ የአእምሮ ስቤት የመብት ነፃነት ማሰራት ሰንሰለት ምንኛ ስርዓት ምንኛ መንግስት መሰረቱ ጦርነት መቃን ጉበኑ ሞት እልቂት ጣራ ግድግዳው ረሀብ መቅሰብ መዋቅር የሚሉ ጉግማን ጉግ ህፃናት ሰፍሮን መርግ ወል ይመጣች እንደፈፍለግ አንድ አስር ሆኖ ሲያረገፍግ መከታ ጠፍቶ ከለላ ጥግ እንባቢ ረቀሸቅን በአፍላግ የህፃናት ያሩብ መደን እንጂ መኮነን እንደ ጉንጂ እንደ ቅኔ መዋቅር መዋቅር መዋቅር የስሜት መዋቅር በየብስ ባየር በባህር ሀሳብ ሲንተከተክ ተገጥሞ ባርምሞ ህሊና ላይ ማስር ሙሎ ተፈጽሞ ልብን ሲያሸልበው ያለውን ታግሞ ብን ሲል ተራሞ ተራሞ የህይወት ምልክት የነፍስ ጠብታ ተዋግዶ አግድሞ ምንኛ ተበከብነ ምንኛ ተቆላመጥን አያ የጆሮአችን ዘቁሞልን ለአፋችን ዋርትያ በየቦታው ሰንተርያ አዌ አንዲት ምዕራፍ መሰናዘሪያ ምድር ምህዋሯን ለውጣ ውደቷን አስረዝማ አመት ሲለጠጥ እንደ ጎማ ሌት ተቀን ጸማቅለው ባልመቻል ነጋ ተጣልተው የሚገላግል ጠፍቶ ዳኛ አገር ሆኖ መምተኛ አባቤ ይዞት መጋኛ ተመስኮ የመጣ ቁራኛ አግኝቶብን አደንዛዥ በስጋችን አዛዥ በነፍሳችን አዛዥ በጭቃችን አዛዥ በአእምሯችን አዛዥ በሀሳባችን አዛዥ በቤታችን አዛዥ በንብረት ሁሉ አዛዥ በልጃችን አዛዥ ዲሞክራሲ ቆስላ ተጨማልቃ በልጅ ድርድርት ተጣራሙታ ስትል ጥርሽ ብርሽ ዋዬ ወዮ የኢትዮጵያ ሕዝብ የአርበኝነት ድርሳን የጀግንነት መዝገብ ተስተጋብተህ ባትነበብ ዘበቱብህ አሕዛብ አርሶ አደሩ ታርቦ ላባደር ከጭ ተምቆ አውቄ ተተክለው ሰሩቅ የሚጣሩ ስንጳዎች ተፈራርተው ከጽና አርያን የሚፈካከሩ ከመጽአት በኋላ ጸአት ወደ ነብስ ሆኖ ዓለም የሚያይባት ምድር ሰልፍ አደሩ። የእናንተ ነው አሉን ምርጡ ፍሬ ምድሩ ባለጸጋ ሆነው እነሱ በኮሩ የእናንተ ነው አሉን ሞገሱና ክብሩ እነሱ ባጌጡ እነሱ ባማሩ የእናንተ ነው አሉን ውበቱ እንደ ሰሚ ታቦት ሁሌ ሲወደሱ መንቀፋሽ ዱለቻ ቃላቸው አንድ ስጡ ብቻ ቋንቋቸው አንድ አምጡ ብቻ አስቀድሞ ቁጣ ዛቻ ኪቡርኪ ነግጃ አምጡ አምጡ አምጡ አምጡ ነጋ ጠባ ተቦስቦሱ ሰማይ ውጡ ምድር ፍረሱ አገር መሬቱን ቧጡ ብቻ ብሪቱን አምጡ ብላችሁ አንጡ ብራችንን ሰጠነ ጉልበታችንን ተሰከስነ ወት ሪት አማጠጥነ ይብሳት ካንጣ እያለ ሀገሬኛ መስሎነ ሀገር ያከርን መስሎነ ይድናታድግ ብለን ግብራችንን ሰጠን፣ ሀፍረት ተቀበልነ፣ ወቅ ታሪካችንን በርካሽ ለወጥነ። አሜን አሜን ብለን ስንከፍልለት ጊዜ የተባለ ግብር ሊጠይቀን ገባ በብር ላይ በህር ሊተገበርንማ ምን ቀረን? ሀገር እሱ በዛ እሱ በዛ አደረጉን አሻንጉሊት ኢትዮጵያን እያጣናት አለም አሉ የእናንተ ናት የፈርቷችሁ ናት። ሀገርማ ጠፍታ በዚያ ሰሞን ስንባትል ስንካለብ ታይቷል አሉን ዱካዋ ወደ ኪውባ ወደ መስኮብ ምሳ ጎበዝ ፍለጋ ነጭት በገር ሀገር ጠፍታ እንዴት ትቀር? በአንድነት ተነስተን ታልወጣን አበራ ሀገር አትገኝም ስንፈጥ ብንነሳ ተነስ ተነስ ተነስ ኧረ ተነስ ቤቱ ሲጠቆስ ሀገር ሲሄድ የአባት ታሪክ ዳዋ ሳይለብስ ደረሳው ሳይጠፋ ሳይረም ሰነፍ ሰነፍ ሰነፍ እሺ ተዋት ያው እንትን ተፋሽት ጋር ሞዳ ሞድ እንብኝናት ያንተ ዘመድ የጀግናችሁ ሊጎበዝ ቅዲሃኑ የጤታጋይ ሰው እንብኝናት ያንተ ዘመድ ማን ይዘህ በሻሁታ በሻውረድ በትግል ጽኖት በገድል መንገድ የፈላኩ ሰላኩ ማለት ከራዚያኒ እንግዲህ ዝበቃኝ ላማ ተበቅታኝ መጤን ተራ ነው እንታባት ማይ ተነስ ተነስ ተነስ ቤት ሲተኮስ ሀገር ሂድ ሀገር ስትሆን ማቅሮ ሰው ሲተከል እንደ ንፍሮ ወርናባቸው አልቀመጥ በላቸው ፍልጠት ቆጠር ወይባቸው አንበሳ ልጅ የኮረምቱ ሲገርም እንጂ ደግነቱ ሲቃልማ ሲለቁቱ ህልፈት አለም ሳቱ ልክልክ መሬቱ ወኔና ፍራት ሲሟገቱ መምረት ሲመጣ በሁለቱ የጀግና ልጅ የተዋቱ አገዳም ይለይ እንደ አባቱ የማሽል ሳብነቱ የባንዳ አድርባይ መቅሰፍቱ የማይታጠፍነቱ ተነስ ከፋሽ ጣርኛ አሰበ ይጠራሃል ደኑ ይጠቅስሃል ዱሩ ተመሸገበቱ የአባት ጀግንነት ኩራትና ክብሩ ሙታንታውን ሰው ቁጣው መቸበጀ ሱሪ ነው ታሪክ ሞገስ የሚፈጥር ጸጉርህን ንቀሰው አየሩን ይዳሰው አዋጫው ጥርስህን ጸዳሉን ያፍሰው ይምረብላ እንዴ እስኪ ታጠቅልህ አካል ገምናናይ ምድሪቱን አውጣት አደፌ ሽቱ እስኪ እንየው ከልካይህን በእናት ጎራ በአባት ቀይ አያንሻሽኩበትም አድሩበት ቦታ የፋሽስት እንግዳ መቻለው ይሉኝታ ስጋችን ኮመኮመ ያማረውን አጣጣም ምን ቀረነ ተገሬታ ቤቱ ይሄድ እንጂ መንገድ ነው ዘመታ ጥቂት እናጋው ያካቱ ነው ሲጨኝታ ካደረው ተመስኮብ ትዳር ትለማዳ የኛማ ባላንጦች ተቅጣጣ ገባቸው ቡቲክናችንን መቼ ጠቀማቸው ግንባር ነው የሚፈሩት ብቅ የሚያስይዛቸው ግንባርህን አሳያቸው ምግባርህን አስተምራቸው አይታጥፋሊስቶች ታሪክ ይመርምሩ የቆየ የፊትም የአገሬ ልቡና ለፋሽስት ሲሰግድ ለባንዳ ሲሳለም አልታይቶም፣ አልተሰምቶም፣ አልተጽፎም። ሰነፍ ሰነፍ ሰነፍ ሰነፍ ቤት ሲተኮስ አገር ሲደርስ የአባት ታሪክ ዳዋ ሳይለብስ ደብዛው ሳይጠፋ ሳይርም ሰነፍ ሰነፍ ሰነፍ ሰነፍ
ላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
Thank you.
Yeah.